ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
ትናንትናም ደውዬ ነበር እንትን በካቻ በኩል withdraw እንዲሁ system ኡ ተበላሽቷል እንዴ?
በካቻ በኩል አዎ ይሰራል ምንድነው ያስቸገረው?
error ይላል withdraw ስለ በዛ እስኪ check በቴሌብር አድርገው error የሚለውን ይላኩልን በቴሌግራም
ምን የሚለውን message ላክልሽ?
error የሚለውን አዎ እሺ እሺ ቴሌግራሙ ማ- እሺ ቁጥር ያዙ እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስምንት አዎ